hello፣ ጤና ይስጥልኝ።
okay።
hello፣ hello።
አቶ ግድሎ ጌቱ ኖት?
አይ መሰረት ነኝ።
የአቶ ግድሎ ጌቱ ስልክ አይደለ?
አይ እሱም ይዘዋል፣ እኔም ይዛለሁ።
አሁን ማግኘት አንችልም። እሳቸውን ደውለው ምን ስል ነበረ?
በቃ መልሰን እንደውላለን፣ መልሰን እንደውላለን።
አይ እንድነግረው ፈልጌ ነው ደውዬ
ከአርፌ ነበር የደወልነው እና ወደ አርፌ ደውለው አመልክተው ነበረ። ወደ አርፌ ወደ- ደውለው አመልክተው ነበር። አርፌ ወደ እ
ወደ አርፌ ደውለው አመልክተው ነበር። ያልገባላቸው ብር ስለነበረ አመልክተው ነበር።
እሺ
አሁን እሱ ስለተስተካከለ ማሳወቅ ነው የደወልነው።
ከየት ነው ልበለው?
አርፌ አሪፍቴ እሺ በቃ
እሺ፣ ያው፣ እናመሰግናለን። መልካም ቀን።
እሺ ለሁለት